ግን ሌላዎቹ ሀገሮች ይሄዳሉ ወይ? Hello ጤና ይስጥልኝ አለሁ ደህና ነኝ።
ከችፕችፕ ነበር የምደውልልዎት።
እሺ order ነበሩት አይደል ዛሬ የሚመጣው?
አዎ አዎ እሺ ሽንኩርት warehouse ውስጥ እጥረት ስላጋጠመን ለነገ ልንልክልዎት ነበር።
እሺ ነገ መቀበል ይችላሉ?
እ፣ ያው ምን አማራጭ አለኝ?
እሺ ቅርታ በጣም የት ነበር location ኡ?
እ location ኡ የት ነው የሚመጣልዎት ቦታው?
ቤላ ቤላ ቤላ እሺ ነገ እንልካለን። ይቅርታ በጣም እሺ መልካም ቀን